ሰላም እንዴት ነው?
ሰላም ምን ልርዳዎት?
እ ትናንትና withdraw ብዬ ከአራዳ ላይ
እሺ ወደ ቴሌብር withdraw ብዬ አልገባም።
የቴሌብር ስልክ ቁጥር አሁን የደወሉበት ነው አሁን አሁን
እም?
አሁን አሁን ይሄ ነው።
እሺ እሺ ከ- ከእነሱ ከቤቲ እንኳ approve ተደርጎ ወደ እኛ system አልመጣም። እሺ
የቱ በምንድን እ?
approve ያስደርጉ ከእነሱ system አልመጣም ወደ እኛ።
በምንድን ነው የማደርገው?
website ኣቸው ላይ ያናግሯቸው። እሺ
አይ ላገኛችሁ ስላልቻልኩ እኮ ነው።
website ኣቸው ላይ support አለ፣ እዛ ላይ አዋሯቸው።
እሺ፣ በቃ እሺ።